ሄሎ
ሆላ ጤና ይስጥልኝ።
አብሮሽታ ምንድን ነበር? ማሊባባ አዎ ማሊ ፓፓ
መኪና ፈልጌ ነበር።
ምን አይነት መኪና ቢዚ ኤድፎር ቢዜድ ኮሬክስ እ አለን እስቲ ዲቴሉን ትነግሪኛለሽ?
በካሽ ነው በባንክ ነው በባንክ በባንክ ከሆነ ሀምሳ ስድስት ነው የሚባለው አምስት ነጥብ ስድስት ማለት ነው።
አምስት ነጥብ ስድስት ነው አዎ እ፣ four wheel ነው OK ነ- ነጭ በጥቁር color ነው ያላት OK
እ፣ የባንክ process ኡ ያው በሶስት ዓመት ተከፍሎ የሚያልቅ ነው አስራ አምስት ነጥብ አምስት interest ያለው አስራ አምስት ነጥብ አምስት interest እሺ አዎ እንትን በየ- እስከ ሁለት ሚሊዮን ብር ነው የምናመቻቸው እኛ ከሀምሳ ስድስቱ እስከ ሁለት ሚሊዮን ብሩን ባንክ እናመቻቻለን እ፣ ሶስት ነጥብ ስድስቱን በ cash ማለት ነው
ሶስት ነጥብ ስድስቱ በ- ሀምሳ ሀምሳ አይደለም ማለት ነው።
ሀምሳ ሀምሳ አይደለም አሁን ላይ ባንኮች ሀምሳ ሀምሳ እየፈቀዱ አይደለም
OK እሺ እሺ ጄቱር እና ቮልስዋገን
ቮልስዋገን የለንም። እ፣ እ፣ ጄቱር አለ።
እሺ በዳሽንግ እ፣ ዳሽንግ የለንም።
በምንድን ነው X ዘጠና plus ዘጠና plus ኡን ያለን ያለው? እሺ እሱ ስንት ነው?
እሱም ሀምሳ ስድስት ነው የሚባለው። የባንክ process ኣቸው ያው እንደዛው ነው።
እሺ በወር ስንት ነው የሚደርሰው ማለት ነው የባንክ ክፍያ?
ለሶስት አመት ማካፈል ማለት ነው። ሁለት ሚሊዮን ብር ሲባዛ በዜሮ ነጥብ አስራ አምስት ታረጊና እሱ ወለዱ ይሆናል። እሱም plus አድርገሽ የሚመጣውን ብር በሰላሳ ስድስት ወራቶች ማካፈል ወደ ሀምሳ ምናምን ሺህ የሚመጣ ይመስለኛል።
OK በወር ማለት ነው።
አዎ አዎ። እሺ እሺ